ቡድን ጊዜና ኮሚኒርዳ እግዚአብሔር ይመስገን አሜን ሄሎ እሺ እሺ hello አቤት ይሰማል
ትምህርት ለመማር ነበር
ይቻላል
በኦንላይን እና በአካል ነው ያላችሁ በኦንላይን እና በአካል ነው ያላችሁ አይደል?
አዎ በኦንላይን እና በአካል ነው የሚሰጠው ኦንላይን መጋቢት 16 ይጀምራል በአካል ተጀምሯል ነገ ነገ መጥተው መማር ይችላሉ ክፍያውን ሳይጨምር hello
ማሟላት የሚያስፈልገው ምንድን ነው?
የሚያስፈልገው ለክፍያ 12500 ለሶስት ወር አጠቃላይ ክፍያ አንዴ ነው የሚከፈለው 12500
የኦንላይን
የኦንላይኑ ነው ይሄ 12500 በአካል 15000
በአካል
አዎ